ሰላም ሰላም። ጤና ይስጥልኝ ቤስት ቤት ከራ ነኝ። እባክዎን ልርዳው?
አዎ ቤስት ቤት ዛሬ ዊዝድሮው ባይ ሳንቲም አይሰራም።
እሺ አንዴ ቼክ ላድርገው።
አዎ ብር አልመጣም፣ ብር አልመጣም። ወራ ቴሌብር
ቴሌብር በሳንቲም ፔ እየሰራል አይደለም። ዲፖዝ ነው ዊዝድሮ ነው?
ዊዝድሮ ዊዝድሮ።
ኦኬ እሺ፣ መስመር ላይ ጠብቀኝ። እሺ ደንበኛችን አንዴ ጠብቀኝ።
እሺ ዲስ ነው አዛ ነምበር ሌላ ነምበር aku dawi aku sih. Mungkin guys. Hello. Hello.
ሄሎ ደንበኛችን ይሰማል
ሌላ ነበር።
አለ። እሺ ሲስተም ስልክህን refresh አዎ፣ እያደረግ ስልክ- ሞክረው። አለ
ሌላ ሌላ አለ።
እ ምን አልከኝ?
ዜሮ ዘጠኝ
እ አልገባኝም። ቴሌብር እየሰራ አይደለም ነው አይደለ ጠየከን?
እ
እሺ አማርኛ ትችላለህ?
አይችልም።
እሺ ኦሮምኛ ትችላለህ?
እንግሊዝ ይችላል።
እሺ እንግሊዝኛ ከቻልክ እሺ በእንግሊዝኛ አውራኝ።
እሺ
You were asking about the if it's available on the SandPay transaction, right? Hello. Tell me your request by English, okay?
ሌላ ቁጥር እሱ ቁጥር አይደለም።
እሺ
ዜሮ ዘጠኝ
እሺ
አስራ አምስት
withdraw አድርገህ ነው ደንበኛችን? ከዚህ ቁጥር ነው አዎ፣ ዊዝድሮ withdraw።
ያደረገው?
withdraw እሺ የ withdraw ቁጥር የደወልክበት ነው? ሄሎ
አ
ሄሎ።
አ አሎ እሺ ቁጥሩን ንገረኝ።
እሺ ዜሮ ዘጠኝ እሺ
አስራ አምስት አስራ አምስት ሀምሳ ስድስት ሀምሳ ስድስት ስልሳ ስድስት ሀምሳ ስምንት ስልሳ ስድስት ሀምሳ ስምንት አሁን ደውለውልን አዎ።
ነበር አይደለ ደንበኛችን?
አ- አዎ አዎ አዎ አዎ እኮ ስድስት ሺ ሀያ አራት ብር አይደለ?
ያ ስድስት ሺ ሀያ አራት ብር ነው አይደለ?
አዎ እኮ ገብቶልሃል እኮ check አድርገውና
እሺ ይገል ቴሌብር ቁጥርህን check አድርገው መጀመሪያ። ከዛ በኋላ ገብቶልሃል። እዚህ ጋር balanced ነው የሚለው
እሺ ስንት ደቂቃ
ገብቶልሃል። no no ማለት ይገባል አይደለም እያልኩ ያለው ደንበኛችን።
አሁን ገባ?
ገብቶልሃል። ቅድም ነው የገባው። ቅድም ነው already የገባው። እሺ
እሺ
ማየት ትችላለህ። ቴሌብር ቁጥርህን check አድርገውና
አ ካልገባ መልሰህ ደውልልን እና እሺ ደግሞ እሺ ወይ አማርኛ የሚችል ወይ ደግሞ ኦሮምኛ የሚችል ሰው ካገኘ ሀሳብህን በደንብ እንዳስረዳልህ ለሱ ነግረኸው ደውልልን። እሺ ደንበኛችን እየተግባባንም ስላልሆነ ነው።
አይ ሄሎ
እሺ እሺ እሺ፣ ስለደወልክ እናመሰግናለን። እሺ፣ መልካም ቀን ይሆናል ደንበኛችን።